ለኛ አሪፍ ጤም ዋልሴ ባኮም ልርዳዎች ፒክባይ ዝግጅቱ አድርጌ ነበር።
እሺ አልገባልኝም።
ዛሬ ነው የቀሩት።
አዎ ስንት ብር ነበር?
ስድስት መቶ ስድስት ስድስት መቶ ስድስት አዎ
እሺ በዚህ አሁን በደወሉ ጥር ነው የሚጠቀሙት ክዊክ ብር ላይ አ- አዎ ቴሌ ብርም በዚሁ ነው።
አዎ ሸመኛችን ስሞትን ይንገሩኝ።
ዳንኤል ኃይሌ
እሺ ለምኛችን check አድርገን እንድንነግሩት screenshot ቴሌግራም ላይ ልክ ያለው ይላኩልን።
ልክ- ልክ ያለው
እሺ በዚህ ቁጥር ነው የላኩት።
አዎ አዎ እሺ የላኩት ደርሶናል። ተስተካክሎ እንዳለቀ እናሳውቅዎታለን።
እሺ እሺ እሺ መልካም ቀን።
እሺ